ሄሎ
ఓ ነጋሱ
ሰላም
ఓ አቃኝ ከነጋ
እ በአማርኛ ታወሪያለሽ? እማክያ በአማርኛ ታወሪያለሽ?
አባድም ትጋትልም
እ
እንዴት ምን ተባባሪኩ
እሺ እኔም ብዙም ሰላም አልችል እኮ ነው።
እ?
እኔም ብዙ ሰላም አልችል ነው። እሺ እ ምን hello ልታዘዝ? ወይዬ እናቴ
እኔ ልጅሽ አማርኛ አልችልም እያለችሽ ነው
እሺ እሺ፣ ምን ፈልጋችሁ ነው? ምንድን ነበረ?
እ?
ምን ፈልጋችሁ ነው?
ማንኛ እ
አይ አልደወልንም እኛ
አሁን እኮ ተደውሎ አይተን ነው።
አይ አልደወልንም እኛ ቅርታ አይ በዚህ ቁጥር ስለተደወለ ነው። አቢሲኒያ ፈልጋችሁ ነው ወይስ እ፣ ስኬት ቴክኖሎጂ?